ሄሎ
Hello ጤና ይስጥልኝ።
ጤና ይስጥልኝ። ሀሚድ ነኝ። ምን ልርዳሽ?
ከአዳማ አስራ ስድስት ነበር የምደውለው።
እሺ ምን ነበር?
የ- የቦነስ ትኬት አልለቀቀም ነበር።
እሺ ትነግሪኛለሽ። cashier code ኡን እ፣ ወይ ትኬት ID ውን እሺ cashier ኡን ልንገርህ።
ንገሪ።
እሺ አስራ ሁለት እሺ አስራ ሁለት ሰማንያ
አስራ ሁለት ሰማንያ ሰባ አምስት እሺ ዜሮ አንድ
እሺ ሀያ አምስት ብር እ፣ ቦነስ አለ።
ሀያ አምስት ብር አ አ okay፣ ለቆታል አይደል?
አ ለቆታል።
እሺ የ virtual ተስተካከለ አሳውቄ ነበረ።
እሱ እየተስተካከለ እየተስተካከለ ነው። እሺ አ እሺ አሳውቄ ሲስተካከል እሺ እሺ እሺ እሺ